አቤት
እኔ የምልህ ስንት ሶስት display እኮ ነው ያለው።
አንዱ ኮምፒውተር ሁለቱ ቲቪ እኮ ነው። ሁለት ቲቪ እና አንድ ኮምፒውተር አለ።
እኮ የእንትኑን ንቀለው፣ የኮምፒውተሩን ንቀለው። ልክ game ኡ ከጀመረ በኋላ ተሰኳል።
እሺ ኮ የኮምፒውተር ይነቀል፣ የኮምፒውተሩን ብቻ ንቀለው።
ቢ የ VGA VGA ይነቀል ነው እንትን
የኮምፒውተሩ የኮምፒውተሩ ማለት የእንትኑ የ cashier ው
የካሽሮ የካሽሮ ቢጆ desktop ላይ የሚለው ዲስክቶፕ ላይ ተዘግቷል። እንጂ ሌላ cashier አልተዘጋም።
ስንት ነው? ሶስት display አይደል ያለው?
አዎ አንድ ሁለት ቲቪ እና አንድ ኮምፒውተር እኮ አንዱ የኮምፒውተሩ ንቀለው፣ የ cashier ማለት ነው።
እሺ የ cashier ንቀል።
አዎ ንቀለው እሱን።
እሺ accept በለኝ ደግሞ።
እሺ እሺ